ጤና ይስጥልኝ በስ ቤት
እንትን አንደኛ ሁለት ጥያቄ ያለኝ ዊዝድሮ አድርጌ እንትን አላለልኝም ሶስት ሺህ ብር ማለት ነው። ሁለተኛ እንደገና ነው?
ደግሞ አዎ በዚህ ስልክ ቁጥር ሁለተኛ እንትን ይሄ ስጫወት ሳምታይምስ ዊዛውት እያለ እንትን ያደርገኛል ኦፍ ያደርገኛል ሰምቲንግ ኢዝ ሮንግ እያለ ነው።
ሳምሲንግ እሱ የኮኔክሽን ችግር ነው። ኮኔክሽንን ቼክ አድርግና ማለት ጌሞቹ ኮኔክሽን ስለሚፈልጉ VPN ምናምን እያበራ ቆንጆ connection ያለበት ቦታ የሆንክ ተጫወት።
OK እንደዛ ሲሆንብህ የመደብከውንም ይወስድብህና አዎ፣ game ኡን ሳያጫወት ነው ወስዶታል።
የሚወጣብህ። አዎ እንደዛ ነው የሚሆነው። conne- እንዳለ connection ወስዶታል።
ችግር ነው።
አ
እሺ ይሄኛው ሰባት የአባታ ወሰደብኝ።
ሳፋ ነው አይደል?
አ እሺ አ እሺ እሱን confirm አድርጌልሃለሁ። ከአንድ እሺ።
ከሁለት ሰዓት ባለው ውስጥ ይገባል። ቻፓ ስለሆነ ትንሽ ሰዓት ይፈልጋል።
እሺ መልካም ቀን፣ ስለደወልክ እሺ፣ እሺ፣ እናመሰግናለን። እሺ።
እሺ፣ እሺ